hello hello መልሼ ደወልኩልህ።
እሺ እሺ
እሺ sale ያደረገ order አይደለ ያለው እ እ
አንዱ አስራ ስድስት የሚያስፈልገው ላይ discount ን አስገድቦ order አድርጎ ነበር። አይደል?
አ አ እሱ እኮ wallet ዎት ላይ ገብቷል። check አድርጎታል አይደለ? ያኛውም እንደዛው
በቴሌ ብር ነበር የከፈልኩት ግን አልተመለሰማ።
አዎ ልክ ነው። በቴሌብር ነው የከፈሉት፣ ግን ትንሽ የቴሌብር እያስቸገረን ስለነበር በ wallet ም በቴሌብር እየመለስን ያለ ነው እና ያው wallet ኦት ላይ ገብቶሎታል።
በቃ እሱ check አደርጋለሁ። እኔ በቴሌ ብር ነበር ያየሁት።
አዎ ልክ ነው።